ማለት ነው በአኮምሌድ ነው።
አሁን ብር withdraw ሳደርግ እምቢ ብሎኝ ቴሌግራም ላይ ምናምን ሰላማዊት አዲሱ በሚለው ቴሌግራም ላይ screenshot ልኬልሽ ነበር አትይም?
እሺ
አይ እሱ ይሆናል አይሆንም screenshot ኡ የሚለውን ለማለት ነው።
እሺ ምልክት ቢያደርጉበት ይበልጥ ጥሩ ነበር ለመለየት እንዲመች።
አይ ቴሌግራም account ቤላ ቤላ የሚል ነው እና በዚህ ሲም ነው withdraw የያዘብኝ።
ልክ ነው የላኩት screenshot ደርሶናል። እዛ የተላከው ላይ አ- ግን የትኛዎቹ ብሮች እንደሆኑ ባለሙያዎቹ ለመለየት እንዲመች ምልክት ቢደረግበት ጥሩ ነበር።
በምን እንዴት ላድርግ ምልክት? መቶ ብሩ ነው እያልኩሽ አይደል?
መቶ ብሩ ብቻ ነው ሌላው አዎ፣ መቶ ብር።
ገብቶሎታል?
የለማ መቶ ብሩ ብቻ ነው።
እሺ እንደዛ ከሆነ እኛ ምልክት እናደርግበታለን።
እሺ ምልክት አድርገሽ ላኪልኝ።
እሺ ደንበኛችን ያለውን ነገር እናሳውቀውታለን።
ከጠዋት ይለቀቅልኛል። አ?
እ፣ ያው በዚህ ሰዓት ማለት አንችልም። እኛ ግን አሁኑኑ ስለምናስተላልፍ ባለሙያዎቹ በጨረሱ ሰዓት ያገኙታል ብሩን።
እሺ እሺ መልካም ምሽት ይሆንልዎት።